ልውጣ? ወይንዬ ወይ ልደውልልሽ ነበር።
ማዘዬ ዛሬ እኮ አልሄድም ሲስቱ እንዴት ማለት እዚህ ደርብሎ አለቃዬ በጣም ስለሚፈልጉኝ እንዳንቺ አለቃ ስላልሆኑ እሺ፣ እኔን እዚህ ተመቻችቶ አድረሽ ልሽ አላልጋ በቃ ምናምን ራሽ ነገ ምናምን ነገር በዚሁ ትቀጥያለሽ።
የአባባን ስልክ ቴክስት አድርጊልኝ። አንቺ ቅሪ ምን ነው ልትሄጂ ነው?
ልክ ልካቸውን አይ ልክ ልክሽ ልትሄጂ ነው ነግርልሻል።
በተቀያሪ ልትሄጂ ነው በተቀያሪ የገብርኤል ያለ
አገኘው ሻይሽ አንቺ
እኔ ማላቃጥር ነው እኮ የሚሄደው አይ አይደለም ይሄ ለእሱ ሳይሆን ሰራሽልኝ መቤቴ ተጠራ እግዚኦ እግዚኦ እሺ ቋቴ ጅማ መስያለሽ?
ለነገሩ ምረት ነች የምትመጣልን ግን በቃ እኔ እኮ ሀያ ጉዳይ ስለሆነ እሺ ውጭ እናቴ አንቺ ነኝ።
ውጭ አንቺ ነ- እሺ።
ሴትዮዋ ሳትመጣ ከአክስቴ ጋር አሀ።
ስለሆንኩኝ ነው አንቺ እንዴ?
ደውለህ እንዴ ጌታ
በቃ እሺ እናቴ እሺ ሻ ወይንዬ እሺ እሺ እሺ ኧረ ሀያ ጉዳይ ሆነ